ብታይ ደስታ እንዴት እንዳረገኝ እንዴት እንዳረገኝ እንዴት እንዳረገኝ ያሁን በዛሬው ቀን ካጠገብ ስገኝ ካጠገብ ስገኝ ካጠገብ ስገኝ አንዴ ሳቅ አንዴ ሳቅ አንዴ እምባ ደሳለኝ በካባ ሳየ የኔ አበባ አበባ አበባ አበባዬ አበባ አበባ አበባዬ እየው ደስታዬን ደስ ብሎ ሳየ አበባ አበባዬ አበባ አበባ አበባዬ አበባ